హలో ఇంటర్నచ్చు యావున్ లిచ్చినాం బోడా బెస్ట్ తెప్పించినాం ሰባት መቶ ዊድሮ አርግቼ ገና አልዝም አካውንት
ከዚህ በፊት ደውለህ ነበር አሳውቀህናል?
አዎ ይሄ ነው ይሄ ነው አሳውቀህናል? እሺ
አስራ ሰባት ሰፋሪ ነው እኮ ደውለህ ነ- ኦኬ አዲስ ነው የሳፋሪኮም ነው?
አ እሺ ንገረኝ ቁጥርሽ።
እሺ አስራ ሰባት እሺ
አስራ ሁለት እሺ ሰባ አንድ ሀምሳ አንድ ሀያ ዘጠኝ መጨረሻ
መቼ ነው
ጻፍክ መቼ ነው መቼ ነው?
ትናንትና ትናንትና አንደኛ October
ስንት ብር?
ሰባት ሰው
ስንት ሰዓት ይሆናል አባት? ሰዓቱ ሰባት መቶ ነው
አይ ሰዓቱ ስንት ሰዓት ነው?
ስንት ሰዓት ነበር Mm.
ቀደም ሲል ማታ ሰዓት ትናንት ማታ ሰዓት እ፣ አንድ ሰዓት አካባቢ okay በቃ ይኸው ለሳንቲም ያሳውቅልሃለሁ። እስከ ዘጠኝ ሰዓት ይገባላል። እሺ እሺ እሺ
እሺ አዲስ pending ልላክ ናቸው።
እሺ በኋላ ይገባል ነው አዎ አዎ በኋላ እስከ ዘጠኝ ሰዓት ደውል። እሺ እሺ እሺ ይገባል። check አድርግና እሺ እሺ